Can you spell him Mr. Bates? Hello?
ሄሎ ጤና ይስጥልኝ ብስት ቤት
አዎ ቤስት ቤት በ- የዚያ በአስራ አምስት ሂሳብ ከቤስት ቤት አስተላልፌ ነበረ።
እሺ አንዴ ጠብቀኝ እሺ እሺ።
ኤላ ስልክ ይዘሻል እንዴ
ኢየሱስ
ሄሎ አቤት።
ጤና ይስጥልኝ። ወጪ አድርገህ ነው?
አዎ ወጪ አድርጌ ነበረ እስካሁን አልደረሰኝም።
እሺ አሁን ደወልክበት ቁጥር ነው የቤት ስልክ ቁጥር?
አዎ
መቼ ነበር ያደረገው?
አስራ አምስት ይሄ በዚህ ወር አስራ ሁለተኛ ወር ፈረንጅ እኮ ቀኑን ቀኑን ቀኑ አርብ ነበረ።
እ እ በአስራ አምስት አርብ ነበረ።
በአስራ አምስት ከአስራ አንድ አዎ።
ቀን በፊት
አዎ እሺ፣ አስራ- በሰዓቱ አላሳወቅንም ነበረ?
በሰዓቱም ሁሌ እንደደወልኩ ነው። እዛ account ገብቶ አልጠየቅ ነው የምትሉኝ። እዛ ደግሞ ስጠየቀው እኛ ጋር ምንም አልገባም ነው የምልህ።
ስንት ብር ነበር?
አምስት መቶ
አስ- አምስት መቶ ብር እኮ ወደ አዋሽ ባንክ አልገባም? አምስት መቶ ብር አልገባም አልገባም።
check አድርጓል።
check አረኩት።
ሙሀዲ ሁሌም- ሙሴ ወደ አዎ አልገባም?
አልገባም።
እሺ በቃ ለቻፓዎች እናሳውቃቸዋለን። እዚህ ጋር ግን transfer ነው የሚለው ሙሉ detail ይታየኛል።
አዎ የገባበት እዛ ደ- እዛ ደግሞ አልገባም እና እዛው እዛው ጠይቅ ነው ያሉኝ። አልገባም።
እሺ በቃ ለቻፖች እናሳውቃቸዋለን። እሺ
እሺ እና ድጋሚ ልደውል።
አዎ እንትን ላይ እኛ ምላሽ ዛ- አሁን ከስለመሸ ቶሎ ምላሽ ይሰጡንም። ነገ ደውልን። እሺ ነገ ነገ ደውልን።
እሺ እሺ